أنا وابي
ወይ ሄኖክነኝ
ወይ ይሄን
አይ ቅድም ባላጠፋሽው ጥፋት ስላረጋገጥኩ ሶሪ ለሱ እኔ ሰው ኧረ አትበል።
ሳስቀይምም ማቀፍ ኖ ኖ አይ በቃ በጣም ተናድጄብህ የነበረው በዛ ነው ግን እዛ ጋር አዎ።
መልስ የሚሰጥህም ሰው ስለሌለ አንተ ነበርክ ልክ አዎ።
ስለዚህ ሶሪ እኔ እኮ በጣም እንደፈለክ ደግሞ ቃልታ እንደፈለክ ማድረግ ስለምትችል እኔ ደግሞ ኖ ኖ እኔ ልክ ወርጄ ነው፣ በጣም መጣላት ምን ትኑ ነው እንዲህ ብኝ ነው እንጂ ኧረ መጥቼ እንደዚህ ልጣላህ አይደለም።
ነበረ ልመታ ነበር የእውነት ነው።
አዎ። ምንም ችግር የለውም ነበር እንደዛ ብታደርገኝ ለምን መሰለህ ያን ነገር አላስበውም እንዴ እኔም እኮ ቤተኛ ነኝ ገባህ